ጤና ይስጥልኝ ማን ይባላል?
ሰላም ነው።
እግዚአብሔር ይመስገን።
ሆኖ ሁለት ሺህ አምስት ኮሮላ አይቼ ነበር።
ምን መኪና አባት?
ኮሮላ ኮሮላ
እ፣ ሁለት ነጥብ ስድስት
እ ሁለት ነጥብ ስድስት ሁለት ነጥብ ስድስት አዎ fix ነው ዋጋው።
ድርድር ይኖረናል። በባንክ ከሆነ ግን ሁለት ነጥብ ስድስት ነው።
በባንክ አዎ okay፣ በባንክ እ? እ? ስንት ነው በባንክ የሚመቻቸው ማማ?
ስምንት ስምንት መቶ ሺህ ብር okay። ዘ- ነገ ዛሬ ያላችሁ ክፍት ነው ዛሬ?
አለን። ሲመጡ ግን ይደውሉልን።
okay። መስቀል አደ- መስቀል Flower አካባቢ ነው?
አይ ፓስተር branch አችን ላይ ነው። ሲመጡ ይደውሉልን።
አ?